ሄሎ ሄሎ እያየ ነው ቤተሰብ የሚሄደው እሺ ቤተሰቤ አሳውቄ ነበረ ፒን እንድታከልኝ ግን አልተሳከረም። ጌጤ ነበር ማን የተሰጠኝ ነው አዎ
ሰባ አምስት ብር አረኩልህ እኮ
አይ፣ ስንት ስንት?
ኪሎ ሜትር እ ሰባ አምስት ቆይ
አልተጨመረም። ግን ጋ ምን አይነት ነገር በዛው ባለበት ላይ ነው።
ስልሳ አምስት ነበረ ያልኩህ።
አዎ
እስከ ጳጉሜ ያረከው ነው ስልሳ አምስት ነበር አይደል የቆጠረልህ አዎ እኮ ሰባ አምስት አድርጌልሃለሁ refresh አድርገው አሁን እሺ